ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን እንዴት ነሽ?
ወይ ወይኗ ከችፕችፕ ነበር የምንደውለው።
እሺ ችፕችፕን አሁን ላይ እየተጠቀሙ አይደለም እና ምን ተፈጥሮ ነው ምን መስተካከል አለበት የሚለውን ላወራዎት ነበር የደወልኩት።
እም፣ ያው እንትን እንትን ነው በአብዛኛው በቃ የሆነ እንትኑ በዛ የ group የምታደርጉት ነገር ሰው የሰው ብዛት ማግኘት አልቻልንም። አብነት ጤና ጣቢያ ነን አብዛኛው አሁን ሰላም ወይኖ እም፣ እሱ group አሁን አስረት ምናምን የምታያቸው ጠቅላላ ይሸጥ አንድ አይነት አንድ ላይ ነን አብነት ጤና እም፣
ሰዎች ይሄ ስድስት ሰው የሚለው ነገር ሰው ስለዚህ- ነገር እንደ በፊቱ አይደለም።
አዎ እንዳቆሙ ያደረገውት ነገር ሰው ስለበዛ ነው።
አዎ የሰው መብዛት እንደገና ደግሞ የዋ- ዋጋውም ራሱ እንትን እያለብን ነው የሆነ ከውጭ ጋር ስናነጻጽረው በጣም እየተወደደብን አዎ እሱ ልክ ነው።
እሱን በፊት ጭምር ላይ ነው።
ነበረ። አሁን pricing አዎ።
ላይ በደንብ እየሰራንበት check እየተደረገ ነው እየሰራን ያለ ነው እና እ፣ እ፣ የሰው ብዛቱም አሁን maximum ስድስት ሰው ሆኗል። በፊት አሁን አዎ፣ አስር አስራ ስድስት አምስት ሰው።
ምናምን የነበረው maximum ስድስት ሰው አዎ።
ሆኗል። ብዙ እ፣ ነገሮችን check ያርጓቸው እስኪ እያስተካከልን ስለሆነ ባይጠፉ።
እሺ እሺ እናት እሺ እሺ።
እሺ፣ መልካም ቀን ይሁንልዎት።
እና እናመሰግናለን።
time አችሁ ምንትን ቀኑ ራሱ ቀኑ ደ- የሚመጣበት ቀን እስኪ okay deliver አሁን ሰዓቱ እኛ ልሽ እም፣ መሰለሽ ከተኝቷ ልንሰራ እንችላለን። አሁን አርብ ብል- እ፣ ሮብ ለአምስት ቀን ለአም- ከአምስት ቀን በኋላ የሚል አለ።
እም፣ አሁን እም፣ ቅዳሜና እሑድ ከዋለብን ራሱ ላንገኝ እንችላለን። እሱ እሱ ራሱ ቀኑ እም፣ እሱ እሱንም ብታስተካክሉን ጥሩ ነው።
እሺ እሺ እናስተካክላለን።
እሺ እሺ እሺ መልካም ቀን።
አመሰግናለሁ።
እሺ